አቤት hello hello
hello
ወይ
ሰላም፣ እንዴት ነህ? ዲቦራ እባላለሁ። ከቤት ቤት ነበር የምደውልልህ።
okay this you support እ አዎ ከ support ነው የምደውልልህ። ምን ሆኖብህ ነው?
search engine የለበትም። በዛ ላይ ደግሞ ከዚህ በፊት በ category ነበር ማለት main combo አ፣ የምፈልጋቸውን first half ምናምን አለ አይደል? ከላይ ላይ የመጀመሪያውን screenshot ማንበብ ምችል ከሆነ ቴሌግራም ላይ የለውም።
እሺ ቼልሲ እና ማንቸስተር ሲቲ የመረጥክበት ላይ ያራከው screenshot
እ እ ቼልሲ versus ማንቸስተር ሲቲ የሚለውን አይደለም?
አዎ እኔ እሱነቱ እሱ ሳይሆን ላይ እሱን- ላክበት እሱን screenshot ነው የማየው።
አዎ እሱን እሺ።
screenshot ይዩና እሺ፣ ከላይ ላይ ያሉትን የጎደሉ ነገሮች አሉ ያቸው በደንብ ምንድን- ለምዶና ምን አላውቅም።
ጎደለ? ምን ጎደለ? ምን እ ልትመርጥ ማለት ብለህ ነው ያጣኸው?
እኔ መምረጥ የፈለኩኝን አጥቼ ሳይሆን በፊት እ፣ ቀላል መንገድ ነበረው።
okay ገብቶሻል? የምፈልጋቸው ነገሮች classified ሆነው ለብቻ ተቀምጠው ነበር። አሁን ላይ ግን በፊት እሺ፣ አላ all ብላችሁ main ትሉና combo ምናምን እያሉ እንዲህ ከጎን እሺ፣ ይደረደርና እሺ፣ የምፈልገው ላይ ገብቼ ነበር የምዘረግፋቸው okay unfold ማድረጋቸው። ግን አሁን ላይ totally ሙሉ የተቀየረ በሙሉ ነገር አለ ስትመርጥ?
አሁን ዝብርቅርቅ ወጥቷል። screenshot ኡን እዩ በደንብ እዩ እና እሺ እኔ እንትን ቀስ አድርጌ ያሳይሻለሁ።
እሺ ቆይ አንድ ጊዜ ጠብቀኝ። መስመር ላይ ተስሻ አንዴ መምጣት ትችላለህ? አንዴ ነው አለክ ልላክልህ? እሺ እንትን ነው ተስሽ እዚህ ጋር መ- መምረጥ አልቻልኩም እንደ በፊቱ አይደለም ነው ያለኝ እና እስኪ ያ- ጥያቄ እንትን በል